hello ጤና ይስጥልኝ ቃል ኪዳን ከቤት ቤት ምን ልርዳው?
እንትን እንትን Golden Race cashier ኡ login እያለ አላስገባን አለ።
ምንድን ነው የሚሉት?
login ነው የሚለው ዝም ብሎ መዞር።
ከዛ load አያደርግም ነው አዎ፣ connection አይገባም connection ወደ- አድርገውታል።
እ?
connection
አዎ አዎ፣ አድርገናል። ሌላው ይሰራል። እንትን ኬ- Golden Race ላይ ብቻ ነው። Kiron እየሰራ ነው።
fair shop ነው።
ጌታሁን ባህር ዳር
እሺ ቆይ አንዴ የማን የማን እንትን ነው? cashier ነው ሁሉም cashier እ
ሁሉም cashier ጌታሁን ሁሉም ነው?
ባህር ዳር። አዎ፣ አምስቱም cashier
እሺ አንዴ ቆይ
ሎጊን አላደረግላቸው አይደለም
እሺ hello
አቤት እሺ ክፍት ነው እንትኑ እዚህ ጋር የሚያሳየኝ። እስቲ AnyDesk ላክልኝና እናየዋለን።
እሺ የአንዳቸውን ላክላቸው እሺ እሺ መልካም ቀን። እሺ